ፊትሽ ድንቅ ጣዕም ውስጥሽ ላዩም ቢዋብ ቢያምር አይደለሽም እደ ጥበብ ሰራሽ እንጂ የአምላክ ሐሳብ የተቸረሽ ድንቅ ጣዕም ውስጥሽ ላዩም ቢዋብ ቢያምር አይደለሽም እደ ጥበብ ሰራሽ እንጂ የአምላክ ሐሳብ ደመናን ተክሎ ሸማኔ ሳይሰማ ላንቺ አልበሰሻል የውበትሽ ሸማ የእጆቹን ስራ የጥበቡን ምስጢር ባንቺ ላይ ታይቷል ውበትና ፍቅር እንደ ውቅያኖስ ስትንካልኩት ከከኔ ያርቅኩት አንዳንቺን ሰራ ፈጣሪና ቤሰታምሪ እንደ ውቅያኖስ ስትንካልኩት ከከኔ ያርቅኩት ውባርኮ ሰራሽ ፈጣሪና ቤሰታምሪ የቀን ጸዳል አድርጎሻል እንደ ፀሐይ ነብተሻል የሚቆጨኝ አንድ ነገር የአገሬ ልጅ ባቶኝ ነበር ኦይ ኦይ ኦይ ኦይ የተቸረሽ ድንቅ ጣዕም ውስጥሽ ላዩም ቢዋብ ቢያምር አይደለሽም እደ ጥበብ ሰራሽ እንጂ የአምላክ ሐሳብ ካማረው ስፍራ ምድር ተፈጥረሽ ምናለ ባንቺ መምርብሽ የሰው መውደድን ፍቅር አድሎሽ ያዳም ዘር ሁሉ ተገረመብሽ እንደ ውቅያኖስ ስትንካልኩት ከቀን ያርቅኩት አንዳንቺን ሰራ ፈጣሪ አቤት ስታምሪ እንደ ውቅያኖስ ስትንካልኩት ከቀን ያርቅኩት ውባኮ ሰራሽ ፈጣሪን አቤት ስታምሪ የቀን ጸዳል አድርጎሻል እንደ ፀሐይ ነብተሻል የሚቆጨኝ